አሎ። Hello
Hello አቤት፣ ሰላም ጤና ይስጥልኝ።
አብሮ ይስጥልን።
እ፣ ከ Stanford Kids ነበር ምደውለው። የሰኢድ ስልክ ነው።
ከየት ከየት ከምንድን ነው?
Stanford Kids የልጆች የኮምፒውተር programming ስልጠና ተቋም።
Okay፣ ስልኩ ወደ ትናንትና ደውለሽ ደውለሽልኝ ነበር።
Okay፣ መረጃ ተሰጥተዋል። ደውሎልህ ነበር።
አዎ ተደውሎልኝ ነበር። አዎ
እሺ፣ መረጃ ሰጥተውሃል?
አዎ ሰጥተውኛል። አዎ።
እሺ፣ እ፣ ምንድን ምንድን ነበር የተባባላችሁት? ይቅርታ interested ነህ